Hello.
hello balanced ብሎኝ ነበረ እና እስካሁን ግን account ኡ ላይ አልገባልኝም ብር።
እሺ የጃፓን ስልክ ልስጥህና contact አድርጋቸው። ከዛ በኋላ ታ- እኛን ደግሞ contact አድርግ። ዜሮ ዘጠኝ ቴሌግራም ላይ ነው ወይስ በ voice ነው?
እዚሁ ልቀር በቴሌግራም በሁለቱ እንትን በላቸው እሺ እሺ ዜሮ ዘጠኝ ዜ- ስልሳ
ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት
ሰባ ሁለት okay። ቴ- ቴሌግራም ላይ ነው የማናግራቸው ልደውል።
አዎ ሁለቱንም ማድረግ ትችላለህ። ስልክ የማይሰራ ከሆነ በቴሌግራም አናግራቸው።
okay እሺ እሺ፣ እሺ።